ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ባኮ ምለዳው እንዴት አደርሽ?
አለን እግዚአብሔር ይመስገን።
ይሄን ቼክ አድርጊልኝ እሺ። በአንድ ቲም ነው ሉዝ ያደረገና እሺ ተመላሽ ቼክ አድርጊልኝ።
እሺ ንገረኝ።
አስራ ሶስት እሺ
ዜሮ አራት እሺ ሰማንያ አንድ ሰማንያ ዘጠኝ
እሺ አንድ ሺ አራት መቶ ብር ተመላሽ አለው። እሺ
አሁን ለቆታል።
አዎ ተለቋል። አሁን መውሰድ ትችላለህ።
ጥሩ እሺ።
ሌላ አለ?
የለም የለም።
እሺ እሺ እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ።